ጤና ይስጥልኝ አሪፍ ነኝ ማለት ነው። እባክዎ ምን ልርዳዎት?
hello ጤና ይስጥልኝ አሪፍ ነኝ።
አዎ ነው ደንበኛችን።
አዎ በእናትህ ከቴሌግራም ላይ ልካለው እንግዲህ
እሺ አ ከዚህ በፊት ደውለው ጉዳዮትን አስመዝግበዋል።
ትግ- አ እሺ ማን በሚል ስም ነው ቴሌግራም ላይ ላኩልን?
በአብድ ማሊክ
አብዲ ነው ያሉኝ።
አብድ ማሊክ
እሺ እ፣ በዚህ ቁጥር ነው አይደል?
አ እሺ እዛው ላይ ደግሞ ስምና ስልክ ቁጥሮትንም ያስቀምጡልን።
አ እዛው የላኩበት ላይ ስምና ስልክ ቁጥሮትንም ያስቀምጡልን።
ያው እዛ ጋር አለ እኮ አ፣ message ኡ ላይ አለ አይደል? ጥሩ ምናምን ያው በቀላሉ እንድናገኝልዎት ብለን ነው።
ላኩልህ እኮ screenshot አንሳና ላካልከኝ ላኩ። በኖርማል ሚሴቹ ደግሞ ልካለው።
እሺ
አ
እሺ ደንበኛችን